ጤና ይስጥልኝ የኔ እናት ለነገ ቀጠሮ ለመያዝ ነበር።
ማን ጋር ነው?
ዶክተር መላኩ ጋር ዶክተር መላኩ።
ዶክተር መላኩ እሺ፣ አንዴ ጠብቁ። ካርድ አለዎት ከዚህ በፊት?
እ ካርድ አለዎት ከዚህ በፊት?
አዎ አዎ ካርድ አለው ወንድሜ ነው።
እሺ፣
ይህ ስሙ ለካርድ የተመዘገበ እ ስማቸው ማን ነው? ወይ ስልክ ቁጥር?
ስሙን ልስጥሽ ወይ ስልክ ቁጥር እሺ፣ ስልክ ቁጥር ነው።
ዜሮ ዘጠኝ አስራ አንድ ሰማንያ ስምንት አርባ ሰማንያ ዘጠኝ ገዛኝ ሽፈራው።
አርባ ሰማንያ ዘጠኝ አዎ አዎ ዜሮ ዘጠኝ አስራ አንድ ሰማንያ ስምንት አርባ ሰማንያ ዘጠኝ ገዛኝ ሽፈራው።
ገዛኝ ሽፈራው። አዎ።
እሺ፣
እሺ፣ ነገ እኔ ጠዋት እናት።
እ፣ ሁለት ሰዓት ተኩል ጀምሮ አሉ።
እ እ ነገ ጠዋት ሁለት ሰዓት ተኩል ጀምሮ አሉ።
እሺ እኔ እናት ሄድሻለሁ።
ሁለት ሰዓት ተኩል አስጠብቁኝ።
መልካም ነው።